ጤና ይስጥልኝ። ሁሉ ስፖርት ባኮም እንርዳዎት እንትን አይ ዲፖዚት ለማድረግስ ቆይ እንዴት ነው
ሰዎች ለማድረግ ሌላ
እ እ?
ስልክ ቁጥር ሰጦትና ወደዛ ስልክ ቁጥር ዲፖዚት ማድረግ ይችላሉ።
እሺ በቀቻ ይቻላል ቴሌብር ምናምን ስለሌለኝ ነው በቀቻ
ምን ዲፖዚት በቀ- የቀቻ ቁጥር አዎ ዲፖዚት ዲፖዚት በሲቪ ማድረግ ይችላሉ።
በሲቪ ይቻላል አዎ በቃ እሺ ንገሪኛ ቁጥሩን ንገሪኝና አንድ ሺህ
ቆይ ልያዝ እሺ አንድ ሺህ ሀያ አራት
ሀያ አራት ሰማንያ ሰባት
ሰማንያ ሰባት ሀያ ስምንት ሀያ ስምንት አዎ ሰባ አራት
ሀያ ስምንት ሰባ አራት ስምንት
ስምንት እሺ ከዛስ ፍትሐ አምላክ ማርዬ የሚለው
ማ ፍትሐ አምላክ ማርዬ
እሺ እና ምን ላይ ቴሌግራም ላይ ካረጉ ልልክልሽ በኋላ እ፣ ደረሰኙን screenshot አድርገው የሁሉ ስፖርት ስልክ ቁጥር እና ሙሉ ስሞትን አድርገው ቴሌግራም ላይ ላኩልን። ቴሌግራም ስልካችን ያውቃል።
አዎ አለኝ አለኝ እዛ ቴሌግራም ላይ ላኩልን። እሺ
በቃ እሺ ግን በፍጥነት እ፣ deposit አድርጉልኝ እሺ እሺ